ነው ተመችቷታል እኮ ይመስለኛል ተስፋ ይሰብራል
ሄሎ እንዴት ነሽ ሄሎ ወይ ወይ እሬች እንዴት ነሽ አለ ወይ አለቃ ጥሪያት ብሎኝ ነበር
ይሄ ቀልድ ነው። ይሄ ቀልድ ነው።
ለምን ቀልዳለሁ? እንዲ ቀልዳለሁ እንዴ? እንደዚህ አይነት
አይ የንጋት አይበቃኝም።
እሷን እና ሱራፌል የሚባልና
እም፣ አለም የሚባሉትን ጥሪያቸዋለሁ።
ከስራ ይታገዱ።
እ? አይ ከስራ ይታገዱ ሳይሆን ጥሪያቸው እሺ እሺ፣ አሁን እመጣለሁ።
በጣጣ እሺ። መጨረሻ ምን ሆነ?
እንዴ እኔ ወጣሁኝ።
ቆይ ልደውልልሽ፣ ስልኩ ይቆራረጣል። ምን እንደሆነ አላውቅም።
እሺ እሺ